ጤና ይስጥልኝ። የቴስላ የበረራ መረጃ ማዕከል እባክዎትን ምን ላድርጎት?
አድርስ ጥልን እንትን በረራ ቼክ ለማድረግ ወደ ከአሶሳ ወደ አዲስ አበባ ሰላም ጤና ይስጥልኝ።
አብርሽ ጥልን በረራ ቼክ ለማድረግ ነበረ።
እሺ ከየት ወደ የሚከፍል ከአሶሳ ወደ አዲስ አበባ አራት ከሩብ ነበር አይደለ?
እሺ ሌሎች ሌሎት አንድ እየታገሱ እሺ እሺ
የአራት ከሩብ የለም ሞ- ሞልቷል፣ ወጥቷል። ስለሞላ እኮ አራት ከሩብ ወጥቷል አይደል?
አዎ አዎ
እህ። ስንት ሰዓት ነው የሚወጣው ነበር?
እም እም።
ስንት ሰዓት ላይ ነው የወጣው
በሰዓቱን አራት ሰዓት ነው
የሚለው?
አ
ከዛ ስንት ነው ያለው ቀጣይ?
ወይ check ላድርጎት ምን አሉኝ?
እሺ እሺ check አድርጉና ንገረኝ። እሺ።
ቀጣዩ flight ያለው ስምንት ሰዓት እና አስር ሰ- አስር ሰዓት ነው።
የስምንት ሰዓት ስንት መድረስ አለብን?
የስምንት ሰዓት እ ምን አሉኝ? ይቅርታ ድምፆት አይሰማም ርቋል።
ስንት ሰዓት ላይ ደርስ ነው የምንደርሰው?
እሺ ይቅርታ አሁንም አልሰማሁትም፣ ግን እሺ ስምንት ሰዓት ከ አምስት ይነሳና ዘጠኝ ሰዓት ከሀያ ነው የሚደርሰው።
okay እሺ በቃ እሺ ሌላ የምረዳዎት ነገር ይኖራል?
አይል እሺ ለደወሉ እናመሰግናለን። መልካም ቀን።
እሺ